ያሳዝናል ያሳዝናል ቀኑ ባለመታመኑ ባንተ አልፈርድም ያጠፋው ልቤን ሲዋሹት ያምኑ ያሳዝናል ያሳዝናል ቀኑ ባለመታመኑ ባንተ አልፈርድም ያጠፋው ልቤን ሲዋሹት ያምኑ የሆድን አንጀትን ሚስጥርን አናገረ የሆድን አንጀትን ሚስጥርን ነግረ የልቤን አዳራሽ ከፍታ ሳይት የልቤን አዳራሽ ከፍታ ሳይት ቤቴን አድምቀህ በቃላት ቆሽረህ ቤቴን አድምቀኸው በቃላት ቆሽረህ ምነው አይሳትለኝ ምነው መሄድ ደህናው አይሳትለኝ ምነው መሄድ አንተ ሰው ኧረ በፈጠረህ ምን ነበረ ቃልህ? ያሳዝናል ያሳዝናል ቀኑ ባለመታመኑ ባንተ አልፈርድም ያጠፋው ልቤን ሲዋሹት ያምኑ ያሳዝናል ያሳዝናል ቀኑ ባለመታመኑ ባንተ አልፈርድም ያጠፋው ልቤን